hello ሰላም ጤና ይስጥልን ቺፕ አለ እንዴት አል ሰላሞች ነህ?
እግዚአብሔር ይመስገን ሰላም አለን። order ነበረኝ ይመጣ አስቀራችሁብኝ ያቆያችሁት ብዙ እቃ እሺ cancel ይደረግ ብዬ ነበር እና cancel ይደረጋል ይባላል፣ ግን ድጋሚ ደግሞ መልሰው ከቢሮም order ይምጣለሁ የሚል ነገር እየጠየቁኝ ነበርና cancel አድርጉት ብያቸዋለኝ። cancel ማድረግ ምን ያህል ጊዜ ነው የሚወስደው?
በዚህ ቁጥር ነበረ እንትን ያደረጉት አዎ፣ አዎ።
order ያደረጉት እሺ አዎ።
ቅዳሜና እሑድ ስለነበረ ነው ይቅርታ አይ ችግር የለም። ዛሬ ጠዋት ሲመጣ ተቆርጦ መጥቶ ነው okay እሺ ሰማንያ percent ኡ ቀረ እቃው ነው።
okay ያው refund ቅድም ጠይቀው ነበር
አዎ ጠይቄ ነበር እንዳለ ያልመጡትን item ኦች ደግሞ refund ይደረጉ በቃ ብዬ ነበር።
ምን ምንድን ነበር ያልመጣሉት?
almost ሁሉም ማለት ይቻላል የመጣው ምን መሰለሽ፣ ካሮት፣ ኦኬ አቮካዶ፣ ማንጎ፣ ሽንኩርት okay personal order ነው personal order ነው የመጡት እነዚህ አራቱ ነገሮች ብቻ ናቸው። ሌላ አልመጣም።
የመጣሉት ምን ምን ነው? ካሮት ካሮት፣ ሽንኩርት፣ አቮካዶ እና ድንች ማን ነው ማንጎ።
አቮካዶ እና ማንጎ አራቱ ዋና አራቱ ብቻ ነው የመጣው። ያዘ- ያዘዝኩትኝም list ኡን ካየሹ ማለት ነው።
okay አሁን እንዲደረግ ነው ታደርጋለሁ። እሺ ይቅርታ በጣም
አይ ችግር የለም ያጋጥማል። እንትን አይደለም።
እሺ እሺ መልካም ቀን